ጤነኝነት የሴት ሪማከ እባክዎትን እንደራዎት
ነገ ከመቀሌ ከአዲስ አበባ ወደ መቀሌ
ከአዲስ አበባ ወደ መቀሌ ከአዲስ አበባ ወደ መቀሌ ለአርብ
ሄሎ
ገላረገው
ሄሎ ይሰማዎታል?
አዎ አይስ ትንሽ ድምፆት ራቅ ብሏል መንገደኛችን። ከአዲስ አበባ ወደ መቀሌ ነው ያሉኝ?
ከአዲስ አበባ ወደ መቀሌ ለቅዳሜ ነበረ ለነገ ላረገው ነበረ የፈለግኩት ለቅመ ቀየር
እ፣ ትኬቶትን የት ነው የገዙት? እ፣ ትኬት normal በአካል ticket office ነው የገዙት ወይስ ደግሞ አይ በኦንላይን ነው የገዛሁት።
የኦንላይን ነው የገዙት?
አዎ እሺ እ፣ ለመቼ ለነገ የነገ የነበረውን ቅዳሜ የነበረውን ለነገ ነው ማድረግ የፈለጉት አይደለም?
አዎ እ፣ ትኬት አሁን search ብታደርግ አታገኝም፣ ግን ቅድም እኔ search አድርጌ አጋጣሚ አግኝቼ ነበር። book ያደረኩት PNR አለ በሱ PNR እንድትቀይርልኝ ነው።
okay እንደዛ ከሆነ call center ነው ምን- ወይም ደግሞ የኢትዮጵያ አየር መንገድ ጥሪ ማዕከል ነው የሚደውሉት። ኦልሬዲ ኦኬ።
booking ይዘው ከሆነ ማለት ነው። ቡኪንግ ኦኬ።
ኖሮ እኛ ባለው ወይም available በሆነው ላይ እዚህ እኛ መቀየር እንችል ነበር፣ ግን already የ available እየጠፋ ስለ ድንገት እየመጣ ስለሆነ ነበር እሱ ልክ እንዳይጠፋ ብዬ book አድርጌ ይቻላል ግን አይደል ይቻላል።
በ booking ኡ መቀየር አዎ፣ አናግረዋቸው booking ሰጥተዋቸው ያስተካክሉልዎታል። ይችላሉ በቃ እሺ thank you ስለደወሉ አመሰግናለሁ።
እሺ እሺ